ጨርማሪ
ተበለኝ ሄሎ ሄሎ
አዬ
ወይ ወይ ማንሽ
አቤት ምን ታዘዝ ማንሽ ማንሽ ማንሽ እ መሰረት ነኝ አልኩኝ ምን ልታዘዝ
ናቲ እንዴት ነሽ ደህና
እንዴት አልሽ
እግዚአብሔር ይመስገን
እኔ የምልሽ የሆነ ሚስጥር ልንገርሽማ ለማንም እንዳትናገሪ ሰባ አራት ሰባ አራት ሰባ ስምንት ሰባ አራት ሰባ ስምንት ሰባ ስምንት ምን ሆነበት
እንትን ምን ሆነብህ እ ፒን አድርጊልኝ ኧረ ትክክል አይደለም እሺ ፒኑን አይልሀለሁ እሺ እሺ እሺ እሺ